ሰላም የዋኮ ምን ልወደው
ምን አደረሽልኝ ነው።
ቄሳ ደንበኛችን አሁን ደውለሽ ነበር መልሽ እስክሪፕት አደረገ ላከን ላክ ይልቅ ምንድን ነው ከምን ደረሱ?
ይቅርታ ደንበኛችን ብዙ ሰው እያመለከተ ስለሆነ ምንድን ነው የሚያመለክተው? የሚያመለክተው ሰው እየተበላ ነው እንደ የሚያመለክተው አንተ በጣም የከፋ ነታችሁ።
አቤት ደንበኛችን ምንድን ነው ያለውን ነገር ነገር ምንድን ነው ሰላም ከአሻዋት ያደረኩት ለምንድን ነው እንትን ማይለኝ ፔንግ ያለው ልቅ ያለዋል
ስሞትም አለበት ደንበኛችን
ሰምሬሻለሁኝ ምንድን ነው አፌ አትጠይቂኝ ገባብዬ አባገሯል አስሬ ለምን ትጠይቂኝ እኛ በኩል ደንበኛችን እየታየሉት ሁሌ ነው እንዴ በእናንተ በኩል ሁሌ ነው ሀያ አራት ሰዓት ምናምን ትላላችሁ ስትፈልጉ ከሳምንት ምናምን ነው የምትለቁት አይደብራችሁም እናንተ ገንዘብ ማስተላለፍ ሆነ ከአሻወት ከአሻወት የደረገው ነው ላ የተቀነሰኝን
ልክ ነው ደንበኛችን እና ምንድን ነው እነት ነው ምንድን ነው እኔ ጋይ ቋንቋ አንተ ምንድን ነው እዚህ እንትን የምትሉት
በእኛ በኩል ላይ ተንሳቆታለን
መተውኝ ቴሌግራም ላይ ላካልሽኝ አኩኝ አያ አያችሁ ዝም የምትሉት
ደንበኛችን በእኛ በኩል እናታችሁ ተበስ ቴሌግራም ላይ አይታችሁታል አይታችኋል ቴሌግራም ላይ ደንበኛችን ሲስተሙ ላይሰንስ እንጭ እናሳውቁታለን ምንድን ነው እንደ እንደ ስልክ መጠቀም የመመሪያችን ነው እንዴ እንዴ እናስቡት እናንተ በተራቀ በዚህ ጊዜ ላይ ሰው ነገር አያስጠላችሁ እናንተ ቴሌግራም ላይ እንዳያችሁ እኮ ያሳየኛል
ልክ ነው ደንበኛችን ሰጠ ስልክ ደግሞ አይሰራም ዝግ ነው በፋውስ ተስተናግደው ሲጨርሱ እናሳውቁታለን ኧረ እናታችሁ ላይተው ሌባዎች ላ ሌባ ሌባ ናችሁ ግን ግማታ ነው ደንበኛችን በየቤቱ ልሻልቅለው ትን ምንድን ነው